ጤና ይስጥልኝ ራንኪ ቆዳ ክሊኒክ ሰላም ነው እንትን የሆነ ደም ሰጥተን ነበር ደም ሰጥተን ነበር ውጤቱ መጥቷል ውልተመዋወል
ከአለፍ ነው
አ
ማን ነው ጉልተሞ አወል ጉተሙ
ጉልተሞ አወል ጉተሙ አወል ነው አ
እሺ ቆይ አንድ check ላድርግልሽ የዛሬ ነው
በሶስት ነበረ ተው- እስከ- እስከ ሀያ ቀን ይመጣል ተብለን ነበር። ነገ ሀያ ነው አዎ ገና አልደረሰም ሲደርስ እንደውልልሻለን
ነው እሺ
አይ